ጤና ይስጥልን ቤስት ቤት ረድኤት ነኝ ምን ልርዳው
ማለት የተላለፈ ብር ነበር። አሁን ደውዬ ነበርና እሺ
ትናንት ማታ ነበር ያስተላለፉ
እሺ
እና አልደረሰኝም እስካሁን።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር
አዎ
እሺ ጠብቀኝ check ላድርገው ስንት ብር ነው
ሁለት ሺህ
process ላይ ነው እሺ ለቻፓዎች እናሳውቃቸዋለን እ process ላይ ነው ለቻፓዎች እናሳውቃቸዋለን እኮ process ነው እስካሁን ነው።
አዎ
እነሱ ደግሞ አያነሱም
ቴሌግራም ላይ አዋራቸው
እዛ ላይ
አዎ
አይ እሺ
አመሰግናለሁ።
እኔም አመሰግናለሁ